ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴሌስታር 15 ዲግሪ West በ12738.24 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረ ገጻችን ፍኖተ dot org F I N O T E dot O R G በቀጥታ መከታተል ይቻላል። ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 19 ቀን 2009 ዓመተ ምህረት ነው። ለሁለት ሰዓታት የሚቆየው መደበኛ ፕሮግራማችን የመጀመሪያው ክፍል አሁን ይጀምራል። በየሳምንቱ እሁድ የምናቀርብላችሁ በሳምንት ውስጥ የተጠናቀሩትን አበይት ዜናዎች የምንተነትንበት የፍካሬ ዜና ዝግጅታችን በቅድሚያ ይቀርባል። በማስከተል በጸገየ ወይን ደብተራው የቀረበውን ግንባርህን አሳያቸው ግጥም አሰምተን በመጨረሻም ከፍኖተ ዴሞክራሲ ዝግጅት ክፍል በቀረበ ሀተታ የመጀመሪያው ክፍል ዝግጅታችን ፍጻሜ ይሆናል። ፍካሬ ዜና በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን፣ እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
አምነስቲ ኢንተርናሽናል ረቡዕ የካቲት 15 ቀን ባወጣው ዓመታዊ ዘገባ የወያኔ አገዛዝ ተቃውሞን የማያስተናግድና የተለየ ሐሳብ የሚያሰማውን ዜጋ በሽብርተኝነት የሚቀጣ የአስቸኳይ ጊዜ አዋጅ በማወጅ በርካታ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችን፣ የተቃዋሚ ፓርቲ መሪዎችን እንዲሁም አገዛዙን በመቃወም የተንቀሳቀሱ ወጣቶችን በገፍ ያሰረና ያሰቃየ አስከፊ አገዛዝ መሆኑን አጋልጧል። ተቋሙ በዘገባው የፖለቲካ መሪዎች በሚነዟቸው መርዛማ የፕሮፓጋንዳ ንግግሮች በዓለም ውስጥ ከምንጊዜውም በላይ በዜጎች መካከል ክፍፍል መከሰቱን ጠቅሶ የሕዝብን ትክክለኛ የኢኮኖሚና የፖለቲካ ጥያቄ ተንተርሰው ሌሎች ዜጎችን ለማንቋሸሽ ለማግለልና በፍርሃት ውስጥ እንዲኖሩ ለማድረግ ተጠቅመውበታል ብለዋል። በጦርነትና በፖለቲካ ምክንያት ሕይወታቸውን ለማትረፍ የተሰደዱ ስደተኞችንም እንደ ምክንያት አድርገው ለማቅረብ መሞከራቸውንም ገልጿል። ከፍተኛ የሰብአዊ መብት ጥሰት ከሚካሄድባቸው የዓለም ሀገሮች መካከል ቻይና፣ ግብጽ፣ ኢትዮጵያ፣ ህንድ፣ ኢራን፣ ታይላንድና ቱርክ ተጠቅሰዋል። በዘገባው አስከፊ ጥላቻና ክፍፍል እንዲከሰት በማድረግ በኩል የአሜሪካ፣ የሀንጋሪ፣ የቱርክና የፊሊፒንስ ፕሬዝደንቶች ሲጠቀሱ ሰብአዊ መብትን ለማስከበር የታገሉና ጀብዱ የሰሩ ተብለው ከተጠቀሱት መካከል ኢትዮጵያዊው ፈይሳ ሊሌሳ በሜዲትራንያን ባህር የስደተኞችን ሕይወት ለማትረፍ የጣሩ ጠረፍ ጠባቂዎች፣ በሶሪያ በጦርነት ሁኔታ ውስጥም ቢሆን ሕፃናትን በማዝናናትና በማጫወት ተግባር ራሱን አሳልፎ ሰጥቶ የነበረውና በአየር ጥቃት ህይወቱን ያጣው አናስ አልባሻና በሆንዱራስ የታቀደው ግድብ ነዋሪዎችን ያፈናቅላል በማለት እንዳይሰራ ትግል ሲያካሂድ የነበረውና ማንነቱ ባልታወቀ ግለሰብ የተገደለው ቤሬታ ካስረስ ይገኙበታል።
የአረብ ኤሚሬትስ የባህር ኃይል ጦር ሀርጌሳ ወደብ ላይ ለማስፈር ሰሜን ሶማሌን ከሚገዛው ኃይል ጋር ያደረገችውን ስምምነት ወያኔን እንዳስጨነቀው ታወቀ። በሞቃዲሾ ሶማሊያን እየገዛ ያለው ቡድን የተደረገውን ስምምነት እንደሚቃወም እና ለተባበሩት መንግስታት ድርጅት ክስ እንዲያቀርብ በወያኔ በኩል ግፊት እየተደረገበት መሆኑን ለመገንዘብም ተችሏል። የአረብ አገሮች ለኢትዮጵያ አጎራባች ከሆኑት ሀገራት ጋር የሚያደርጉት የሁለትዮሽ ስምምነት ወያኔን ሁልጊዜ እያርበተበተው መሆኑም ታውቋል። የአረብ አገሮች ለኢትዮጵያ አጎራባች ከሆኑት ሀገራት ጋር የሚያደርጉት የሁለትዮሽ ስምምነት ወያኔን ሁልጊዜ እያርበተበተው መሆኑን ታውቋል። ከሀያ ዓመታት በላይ ሀርጌሳን ማዕከል ያደረገ ያለው ቡድን ላለፉት ሀያ ዓመታት ሰሜን ሶማሊያን ከሶማሊያ ገንጥሎ ነጻ ሀገር መሆኗን ቢያውጅም ከወያኔ ከሻቢያ እንዲሁም ከአንዳንድ የአረብ ሀገራት በስተቀር እውቅና ሳያገኝ የቀጠለ መሆኑ የሚታወቅ ነው። በአሁኑ ወቅት ወያኔ የአረብ ኤምሬትስ በሀርጌሳ ወደብ የባህር ኃይል ጦር ለማስፈር ያደረገችውን ስምምነት ለማደናቀፍ የተለያዩ ሴራዎችን እየጎነጎነ ሲሆን ከእነዚህ ውስጥ አንዱ በሞቃዲሾው ቡድን በዓለም አቀፍ መድረክ በኩል ክስ መስረት መሆኑ በስፋት እየተነገረ ነው። ይህ ሁኔታ ወያኔ ከአጣብቅኝ ውስጥ ይብስ እየከተተውና ከአረብ ሀገር ጋር ይበልጥ ሊያጋጨው እንደሚችል የፖለቲካ አዋቂዎች ያስረዳሉ።
የተባበሩት መንግስታት የእርዳታ ማስተባበሪያ ቢሮ በቅርቡ በአሰራጨው ዘገባ በምስራቅ አፍሪካ ከነሐሴ ወር 2008 እስከ ታህሳስ 2009 ዓ.ም ድረስ በደረሰው ከፍተኛ የዝናብ መቀነስ ምክንያት ከ12.8 ሚሊዮን ሕዝብ በላይ ከፍተኛ የምግብ እጥረት ያጋጠመው መሆኑን ገልጿል። ከነዚህ ውስጥ 5.6 ሚሊዮን ኢትዮጵያውያን ሲሆኑ በሶማሊያ 2 ሚሊዮን፣ በኬንያ 2.7 ሚሊዮን እንዲሁም በኡጋንዳ 1.6 ሚሊዮን እንደሚደርሱ ተገምቷል። ባለፉት ሶስት ዓመታት በተከታታይ የደረሰው የዝናብ መቀነስ ከ2002 እስከ 2003 ከደረሰው የባሰና በሰውና በእንስሶች ላይ ያመጣው ጉዳትም ከፍተኛ መሆኑ ታውቋል። የወንዞችና የሌሎች የመጠጥ ውሃ ክምችቶችን በመቀነስ ችግር ከመፍጠሩም በላይ በመኖና በእርሻ ምርት ላይ ከፍተኛ ጉዳት አድርሷል። በኢትዮጵያና በሶማሊያ ብቻ ከስድስት ወር እስከ አምስት ዓመት ዕድሜ ያላቸው 600 ሺህ ሕፃናት አልሚ ምግብ የሚያስፈልጋቸው መሆኑም ተገልጿል። ኢትዮጵያ በኬንያና በሶማሊያ ከ15 ሚሊዮን ሕዝብ በላይ በውሃ እጥረት እንደሚሰቃይ ዘገባው ጠቅሶ ከንጽህና ጉድለት ለሚመጡ ተላላፊ በሽታዎች የተጋለጡ መሆናቸውን ዘርዝሯል። ማክሰኞ የካቲት 14 ቀን የተባበሩት መንግስታት ድርጅት የእርዳታ ማስተባበሪያ ጽሕፈት ቤት ባስተላለፈው ውሳኔ በደቡብ ምስራቅ ኢትዮጵያ ለተከሰተው ድርቅና ረሃብ 18.8 ሚሊዮን ዶላር ከተባበሩት መንግስታት ድርጅት የአስቸኳይ ጊዜ በጀት ወጪ እንዲሆን ወስኗል።
የተከሰተው ረሃብ አድማሱን እያሰፋና እየከረረ በመሄድ ላይ መሆኑንና አስጨናቂነቱም እየጨመረ መሆኑ በስፋት እየተነገረ ባለበት ሁኔታ የወያኔ አገዛዝ የፖለቲካ ቁማሩን በሰፊው የተያያዘው መሆኑ ታውቋል። ረሃቡ በቆላማዎቹ የሀገሪቱ አካባቢዎች በከረረ ሁኔታ እየተስፋፋ መሆኑን በዓለም አቀፍ ግብረሰናይ ድርጅቶች ውስጥ የሚሰሩ ባለሙያዎች እያስታወቁ ነው። በቁምቢ በጫን ሀክሰን በሚደጋ ቶላ በጉርሱም መዮ ሙለቄ በባቢሌ በዳዋ በሲረና በመዳወላ በአራይቱ በጉጂ በጉሚ በአዲሎ በሊበን በቦረና በሞያሌ በኮንሶ በሐመር ባኮ በአፋር ከብቶች በብዛት በመኖና በውሃ እጥረት እየረገፉ መሆኑን ከተለያዩ ስፍራዎች የሚደርሱ መረጃዎች ይጠቁማሉ። ረሃቡ በአንድ በኩል ህዝቡን ቁም ስቅሉን እያሳየ ባለበት በሌላ በኩል ደግሞ ወያኔ በቀሰቀሰው የእርስ በርስ ግጭቶች ሶማሌዎችና ኦሮሞዎች እየተላለቁ መሆኑ አሳሳቢ ሆኗል። መደበኛ የወታደር የደንብ ልብስ የለበሱ ሶማሌዎች በቁምቤ በጫቅሰን፣ በባቢሌ ወዘተ አካባቢዎች ላይ የሚኖሩ የኦሮሞ ተወላጆችን እየገደሉ መሆናቸው ከረሃቡ ጋር በእንቅርት ላይ ጆሮ ደግፍ እንደሆነ ብዙዎች ያስረዳሉ።
በኢትዮጵያ የኮንስትራክሽን ስራ እያሽቆለቆለ በመሄዱ በተለያዩ መስኮች የተሰማሩ ሰራተኞችና የግንባታ መሳሪያዎችን የሚያከራዩ ባለሀብቶች ከፍተኛ ችግር ላይ መውደቃቸው ታወቀ። በርካታ ሰራተኞች ከስራ የተባረሩ ሲሆን የግንባታ ማሽኖችን የሚያከራዩ ባለሀብቶች የአገልግሎት ክፍያ በወቅቱ የማይደርሳቸው በመሆኑ አንዳንዶቹ መሳሪያቸውን በመሸጥ ወጪያቸውን ለመሸፈን ሲሞክሩ፣ ሌሎች ደግሞ ስራቸውን ለመዝጋት የተገደዱ መሆናቸው ታውቋል። በአሁኑ ወቅት ለግንባታ ስራ የሚውለው መዋለ ነዋይ 14 ከመቶ ያህል ቀንሷል።
ወያኔ በተቃዋሚዎች ላይ የአሸባሪነት ክስ መሰረተ። ወያኔ በተቃዋሚዎች ላይ የአሸባሪነት ክስ በመስረቱ የቂል ለቅሶ መልሶ መልሶ እንደሆነ እየተወሳ መሆኑ ታወቀ። የወያኔ አሸባሪ የሚለው ተቃዋሚዎችን የመወንጀያ ክስ ፋሽስቱ ደርግ ጸረ አብዮተኛ ከሚለው ክስ ጋር የሚዛመድና ተመሳሳይ እንደሆነ በርካቶች ፍርጥም ብለው ያስረዳሉ። ሽብርና አሸባሪነት ከተባለ ወያኔ ራሱ ሽብር ራሱ አሸባሪ መሆኑ የፖለቲካ አዋቂዎች አበክረው አስተያየታቸውን ይሰነዝራሉ። ወያኔ የማይፈልገውና ወያኔን የሚቃወም የሬዲዮም ሆነ የቴሌቪዥን ስርጭት ማዳመጥን በአሸባሪነት መፈረጁ በይፋ አትቷል። ወያኔ አሸባሪ ብሎ ከወነጀላቸው ድርጅት ወይም ግለሰብ ጋር የተገናኘ ሁሉም በአሸባሪነት እየተወነጀለ ነው። ዶክተር መረራ ጉዲና በውጭ ከሚገኙት የወያኔ ተቃዋሚ ቴሌቪዥን ስርጭቶች ጋር በመገናኘታቸው በአሸባሪነት መወንጀላቸው ሳይጀመር ያለቀ ደረቅ የቧል ተውኔት እንደሆነ የወቅቱን የሀገራችን ፖለቲካ ጠንቅቀው የሚያውቁ ወገኖች አስተያየታቸውን እየሰጡ መሆኑን ተገንዝበናል።
በአፍሪካ ቀንድ በተከሰተው እጅግ አስደንጋጭ ረሃብ ወደ ኢትዮጵያ የሚሰደዱ ስደተኞች ቁጥር ከግምት በላይ ሊሆን በሚችል ሁኔታ እንደሚጨምር ስጋት መፍጠሩ ይፋ ሆነ። ከደቡብ ሱዳን፣ ከሶማሌ እንዲሁም ረሃቡ ከከረረባቸው ራቅ ካሉ ሀገራት ሳይቀር ውሃና ግጦሽ ፍለጋ ወደ ኢትዮጵያ የሚሰደዱ ሰዎች ቁጥር በአስደንጋጭ ሁኔታ ሊጨምር እንደሚችል ጉዳዩን በቅርበት የሚከታተሉ ወገኖች ስጋታቸውን እየገለጹ ነው። ይህ ሁኔታ በመጠቀም የወያኔ ቡድን እንደለመደው በስደት ስም ገንዘብ ለመሰብሰብ እየቋመጠ መሆኑ እንደማያጠራጥር ብዙዎች አስተያየታቸውን ይሰነዝራሉ።
በሱዳን ካርቱም በቅርቡ የመታወቂያ ዋጋ ከ46 ዶላር ወደ 308 ዶላር በማሻቀቡ እንዲቀንስ ጥያቄ በማቅረብ በወያኔ ኤምባሲ ፊት ለፊት ሰላማዊ ሰልፍ ካደረጉት መካከል 500 የሚሆኑት የታሰሩ መሆናቸውን የሱዳን የዜና ምንጮች ገልጸዋል። ፍርድ ቤት ከቀረቡት መካከል 65 ኢትዮጵያውያን እያንዳንዳቸው በ40 ጅራፍና 771 ዶላር መቀጫ እንዲከፍሉ ወይም በሁለት ወራት እስራት እንዲቀጡ ተወስኗል። የመታወቂያ ዋጋ እንዲቀንስ ጥያቄ በማቅረባቸውና ሰላማዊ ሰልፍ በማድረጋቸው ብቻ በጅራፍ እንዲቀጡ መወሰን ኢሰብአዊና ኋላ ቀርነት ነው የሚሉ ወገኖች ውሳኔው ተግባራዊ እንዳይሆን ኢትዮጵያውያን በያሉበት ከፍተኛ ተቃውሞ ማሰማት አለባቸው ይላሉ።
ወያኔ የወጣቶችን የሥራ አጥነት ችግር ለመፍታት ባህሪው እንዳልሆነ ተነገረ። ወያኔ በየጊዜው ቁጥሩ እያበጠ በመሄድ ላይ ያለውን የወጣቶች የሥራ አጥነት ችግር ለመፍታት ባህሪው እንዳልሆነ ተጋለጠ። በአሁኑ ሰዓት በሰላሳ ሚሊዮን የሚቆጠሩ ወጣትና አምራች ዜጎች በሥራ አጥነት እየተሰቃዩ ባለበት ወያኔ አስር ቢሊዮን ብር በአነስተኛ በዕደ ጥበብ ስራ ላይ እንዲሰማሩ ለማድረግ መመደቡን እየለፈፈ ቢሆንም የወያኔ ባህሪ የሚያውቁ ሁሉ ቀልባቸውን ሊቸሩት አለመቻላቸው ታውቋል። ይህ የወያኔ ልፈፋ ባለፈው ዓመት መጨረሻና በዚህ ዓመት መጀመሪያ ላይ ተከስቶ ከነበረው ህዝባዊ አመጽ ለማፈን በሚል የተነደፈ መሰሪ ሴራ መሆኑ ሊታወቅ እንደሚገባው ብዙዎች ያስረዳሉ።
የወያኔ ቡድን ባለስልጣኖች ለተለያዩ የልማት ግንባታ በኮንትራት ከሚሰጧቸው የተለያዩ የውጭ ኩባንያዎች ጋር የጥቅም ክፍፍል ያላቸው መሆኑ በተደጋጋሚ የተገለጸ ሲሆን የሚዘረፈው የመንግስት ገንዘብ መጠን ምን ያህል ግዙፍ መሆኑን ተጋልጠው እጅ ከፍንጅ ከተያዙ ኩባንያዎች ሁኔታ መረዳት ይቻላል ተብለዋል። ትድሃር ኮንስትራክሽን የሚባለው ኩባንያ ለአዲስ አበባ የመንገዶች ባለስልጣን መክፈል የነበረበትን 137 ሚሊዮን ብር ሳይመልስ መቅረቱ በሂሳብ አጣሪዎች ተጋልጧል። ኩባንያው በመንግስት ክፍያ የተደረገባቸውን መኪናዎችና ሌሎች ለመንገድ ስራ የሚያገለግሉ ተሽከርካሪዎችን ዘርፎ የተሰወረ ሲሆን ለመንግስት ገቢ መሆን የሚገባውን ክፍያም ያላጠናቀቀ መሆኑ ተገልጿል።
የወያኔ አገዛዝ ከዓመት በላይ ለተካሄደው ህዝባዊ እንቅስቃሴ ምክንያቱ ወጣቶች ስራ ፈት በመሆናቸው ነው በሚል የስራ ዕድል የሚከፍት በጀት ተመድቧል በማለት ዲስኩር ሲያሰማ የቆየ መሆኑ የሚታወቅ ሲሆን ሰሞኑን አንዳንድ ባለስልጣኖች በጀቱን ለመመደብ ችግር ያለ መሆኑን ገለጹ። አንዳንድ የዜና ምንጮች ይፋ ባደረጉት መረጃ መሰረት በአገሪቱ ውስጥ በተለይ የወጣቱ ስራ አጥነት ከፍተኛ ደረጃ የደረሰ መሆኑና ትኩረት ሊሰጠው የሚገባ መሆኑ አከራካሪ ባይሆንም ለበርካታ ወራት የተካሄደው ህዝባዊ አመጽ ያነገበው ጥያቄ የመብት የሰላምና የስርዓት ለውጥ እንጂ የስራ አጥነት እንዳልነበረ ዘግበዋል። የፖለቲካ ታዛቢዎች የህዝቡ ጥያቄ መልስ ሊያገኝ የሚችለው መሰረታዊ የመብትና የፖለቲካ ጥያቄ ሲመለስ በመሆኑ የተግባራዊ እስካልሆነ ድረስ ችግሩ እንደሚቀጥል አስረግጠው ይናገራሉ።
ለረጅም ዓመታት የምዕራብ አገሮች ሲለግሱት የነበረውን እርዳታና ትብብር የአሜሪካው የትራምፕ አስተዳደር እንዲቀጥል የወያኔ አገዛዝ እየተማጸነ መሆኑን ከተለያዩ ምንጮች ከተገኙ መረጃዎች መረዳት ለማወቅ ተችሏል። የትራምፕ አስተዳደር ፖሊሲ ምን ሊሆን እንደሚችል ባልታወቀበት ሁኔታ የወያኔ አገዛዝ በተለያየ መንገድ ልመናውን እያጠናከረ መሆኑን የተለያዩ ምንጮች ሲገልጹ ረቡዕ የካቲት 15 ቀን የወያኔ አገዛዝ ጠቅላይ ሚኒስትር ተብዬው ከአሜሪካ ተወካዮች ጋር ባደረገው ውይይት በተለይ በንግድና በኢንዱስትሪ ዙሪያ ትብብሩ እንዲቀጥል ጠይቋል። ባለፉት ዓመታት የወያኔ አገዛዝ በአሽከርነት ለሚያበረክተው የተለያዩ አገልግሎቶች የምዕራብ አገሮች በዓመት በአማካይ 3.5 ቢሊዮን ዶላር በእርዳታ መልክ ሲሰጡት የቆዩ ሲሆን ከዚህም ውስጥ ላቅ ያለ ድርሻ የነበረው የአሜሪካ መንግስት መሆኑ ይታወቃል። ከእርዳታው በተጨማሪም የአፍሪካ ሀገሮች ዕቃዎቻቸውን ወደ አሜሪካ ካለቀረጥ እንዲያስገቡ በሚፈቅደውና በእንግሊዝኛ አጎዋ በሚል ምህጻረ ቃል በሚጠራው ፖሊሲ የወያኔ አገዛዝ ተጠቃሚ ነበር። አሜሪካ ትቅደም የሚለው የትራምፕ ፖሊሲ በእርዳታ አሰጣጡም ላይ ሆነ ዕቃዎችን ከቀረጥ ነጻ ወደ አገሩ ማስገባት ላይ የሚወስደው ፖሊሲ አስተማማኝ ባለመሆኑ የወያኔ አገዛዝ ስጋት ላይ የጣለ መሆኑ ታውቀዋል።
የወያኔ አገዛዝ በትግራይ ክልል ስም በወልቃይት ሊያስገነባው ያቀደውና በችኮላ የመሰረት ድንጋይ የጣለለት የኢንዱስትሪ ፓርክ በአካባቢው ሕዝብ እየተገፋ የሚገኘውን የወልቃይት የማንነት ጥያቄ ለማኮላሸትና ለማቀዝቀዝ የተደረገ ሴራ ነው ተብሏል። በ2.5 ቢሊዮን ብር ወጪ በወልቃይት እንዲገነባ የተደረገው ሁኔታው ተጠንቶ ሳይሆን የአካባቢውን የማንነት ጥያቄ ለማድበስበስና ለማግቸልቸል እንደሆነ ታውቋል። ባለፈው ሳምንት መጨረሻ የወያኔ አገዛዝን የጦርነት ፖሊሲ በመቃወም እንቅስቃሴ አድርጋችኋል የተባሉ ብዛት ያላቸው ወታደሮች በሸዋሮቢት መታሰራቸውን የዜና ምንጮች ገልጸዋል። ወታደሮቹ ከተለያዩ አካባቢዎች የተያዙ መሆናቸውንና አማርኛና ኦሮምኛ ተናጋሪዎች መሆናቸው የተረጋገጠ ሲሆን ከመካከላቸው ቀደም ብሎ ተይዘው በተለያዩ እስር ቤቶች ስየል የተፈጸመባቸው የሚገኙበት መሆኑም ታውቋል።
የደቡብ ሱዳን ፕሬዝዳንት አዲስ አበባ ውስጥ በመገኘት ከወያኔ አገዛዝ ባለስልጣኖች ጋር በተለያዩ ጉዳዮች ላይ ተወያይተው የተፈራረሙ መሆኑ ተገልጿል። ሁለቱ ወገኖች ከተፈራረሟቸው ጉዳዮች መካከል በወሰን አካባቢ ስለሚገኘው የጸጥታ ሁኔታና አንዱ አገር የሌላውን ተቃዋሚ እንዳያስተናግድ የሚከለክል ስምምነቶች እንደሆኑ ተነግሯል። ባለፈው ዓመት የወያኔ ጠቅላይ ሚኒስትር ተብዬው ወደ ጁባ ተጉዞ ተመሳሳይ ውይይትና ስምምነት አድርጎ መመለሱ የሚታወቅ ሲሆን ብዙም ሳይቆይ ግብጽና ሱዳን በወታደራዊ ኃይል ለመተባበር ተስማምተዋል የሚለውና ደቡብ ሱዳን የወያኔ ተቃዋሚዎችን መርዳት ጀምረዋል የሚለው ዜና በአንዳንድ ወገኖች ሲሰራጭ መቆየቱ ይታወቃል። የአሁኑ ስምምነት ለፕሮፓጋንዳ ፍጆታ እንጂ ተግባራዊ ሊሆን አይችልም የሚሉ በርካቶች ናቸው።
በዚህ ባሳለፍነው ሳምንት ወያኔ ከደቡብ ሱዳን ጋር ያደረጋቸው ስምምነቶች አንድምታቸው የወያኔ መርበትበትን እንደሚያሳይ እየተነገረ ይገኛል። ከዚህ ቀደም ወያኔ የአማጼው የሪክ ማቻር ደጋፊና ረዳት መሆኑ የሚታወስ ሲሆን በአንድ ወቅትም የወያኔ አጋፈስ የሆነው ጠቅላይ ሚኒስቴር የደቡብ ሱዳኑን ፕሬዝዳንት ደደብ ብሎ መሳደቡም አይዘነጋም። በቅርቡ ግብጽ ከደቡብ ሱዳን ጋር የሁለትዮሽ ወታደራዊ ስምምነት ማድረጓ ወያኔን እንቅልፍ መንሳቱ የሚታወቅ ነው። በዚህ ሳቢያ ወያኔ በዚህ ባሳለፍነው ሳምንት ከደቡብ ሱዳን ጋር አዲስ የሚመስል የመለማመጥ ድርድር ማድረጉ ይፋ ሆኗል። በንግድ በኩል ወያኔ ከደቡብ ሱዳን ነዳጅ ለመግዛት መስማማቱ ሲታወቅ ነዳጁንም ለማጓጓዝ የመንገድ ግንባታ በጋራ ለማድረግ በድርድሩ ላይ መወሳቱ ታውቋል። ከሁሉም በላይ ደቡብ ሱዳን የወያኔ ተቃዋሚ ለሆኑ ኃይሎች የመንቀሳቀሻ ቦታ እንዳትሰጥ የሚል የስምምነት ነጥብ መኖሩ ደቡብ ሱዳን ለወያኔ የስጋት ምድር መሆኗን እንደሚያሳይ ብዙዎች ያትታሉ።
ሐሙስ የካቲት 23 ቀን የሚከበረው የአድዋ ድል በዓል ዘንድሮ በአዲስ አበባ በአራዳ ጊዮርጊስ በአጼ ምኒልክ አደባባይ እንዳይከበር እንደተደረገ እየተወራ መሆኑ ታወቀ። ይህን ጉዳይ በተመለከተ አረመኔው ስብሃት ነጋ የአድዋ ድል በዓል ሊከበር የሚገባው በአድዋ እንደሆነ ከቅል አንገት የጠበበ ጮርቃ ሐሳብ ሲሰነዝር እንደነበር የሚታወስ ነው። በዚህ ዓመት በአዲስ አበባ የሚከበረው በአዲስ አበባ ከተማ ደረጃ እንደሆነና ዋናው ክብረ በዓል ግን የገዢው ጠባብ ቡድን ቁንጮዎች ከወጡበት በአድዋ ላይ እንዲሆን መደረጉ በአባት አርበኞችና በታሪክ ምሁራን ተቃውሞ እየገጠመው መሆኑን መገንዘብ ተችሏል።
ወያኔ ጥልቅ ተሃድሶ እያለ የመንግስት ሰራተኞችን ከሳምንት በላይ በተለያዩ ሆቴሎች በሚያካሂደው ስብሰባ ውርጅብኝ እየወረደባቸው መሆኑ ታወቀ። ከተለያዩ የስብሰባ አዳራሾች ከታደሙ ሰራተኞች የተሰማው ከወያኔ መልካም ነገር መጠበቅ ማለት ሞኝነት እንደሆነና ሙስናም ሆነ መልካም አስተዳደር ወያኔ በስልጣን እስካለ ድረስ የሚቀጥሉ መሆናቸውን አስረግጠው በመናገር በየመድረኮቹ ላይ ተኮፍሰው የሚወያዩ የወያኔ ካድሬዎችን አንገት ማስደፋት ብቻ ሳይሆን አፋቸውን እንዳዘጉ መረዳት ተችሏል።
ባለፈው ሳምንት የሻዕቢያ ባለስልጣኖች ሁለት ታዋቂ ጋዜጠኞችን በቁጥጥር ስር ማድረጋቸውን የኤርትራ ፎረም የሚባል ሬዲዮ ጣቢያ አስታወቀ። አብርሃም ይትባረክና ሰናይት ዕቁባይ የሚባሉት ሁለቱ ጋዜጠኞች መንግስታዊ ለሆነው ለኤርትራ የሬዲዮና ቴሌቪዥን ተቋም በጋዜጠኝነት ሲያገለግሉ የቆዩ ሲሆን በህገወጥ መንገድ ወደ ውጭ ለመውጣት ሲሞክሩ ተያዙ ተብለው የታሰሩ መሆኑም ተገልጿል። በሻዕቢያዋ ኤርትራ በህገወጥ መንገድ ወደ ውጭ መውጣት ከፍተኛ ወንጀል ሲሆን በዕድሜ ልክ እስራት ወይም በሞት ያስቀጣል። በደቡብ አፍሪካ ነዋሪ የሆኑ የውጭ ሀገር ዜጎችንና ስደተኞችን በመቃወም ሰልፍ የተካሄደ ሲሆን ፖሊስ በአስለቃሽ ጭስና በውሃ ሰልፉን ለመበተን ሞክሯል። ሰልፉን ባካሄዱት በአገሪቱ ዜጎችና በውጭ ሀገር ሰዎች መካከል ፍጥጫ በመፈጠሩ ሄሊኮፕተሮች ዝቅ ብለው እንዲበሩ ተደርገዋል። ከተለያዩ የአፍሪካና የእስያ አገሮች በመምጣት ስራችንን ቀምተውናል፣ መጥፎ መጥፎ ባህሎችም እንዲሰራጩ አድርገዋል በሚል አክራሪ የሆኑ የአገሪቱ ዜጎች ሰሞኑን በእነዚህ የውጭ ሀገር ዜጎች ላይ ጥቃት ሰንዝረው ጉዳት ማድረሳቸው ይታወቃል። የአገሪቱ ፕሬዝደንትና ሌሎች የመንግስት ባለስልጣኖች ሁኔታው እንዲረጋጋ ቢማጸኑም ችግሩ እየተባባሰ መሄዱ ይነገራል። ባለፉት ዓመታት ተመሳሳይ እንቅስቃሴ በተደጋጋሚ መደረጉና በሕይወትና በንብረት ላይ ከፍ ያለ ጉዳት መድረሱ ይታወሳል። አርብ የካቲት 17 ቀን ጸረ ስደተኛ የሆነ ሰልፍ በደቡብ አፍሪካ ዋና ከተማ በፕሪቶሪያ ቀጥሎ የዋለ ሲሆን ፖሊስ በአስለቃሽ ጋዝና በውሃ ሰልፉን ለመበተን ተገዷል። ለሁለት ቀናት በተደረገው ሰልፍ ከ130 በላይ ሰዎች መታሰራቸው ተነግሯል። የተቃዋሚ ፓርቲ አባላትና ሌሎች ህዝባዊ ተቋማት መንግስት እንዲህ አይነቱን የጥላቻ ሰልፍ መፍቀድ አልነበረበትም በማለት ወቀሳቸውን ያሰሙ ሲሆን ሰላም እንዲፈጠር ጥሪ አቅርበዋል። የአገሪቱ ፕሬዝዳንት ከአፍሪካ አገሮች ወደ አውሮፓ ከሚሰደዱት ይልቅ ወደ ደቡብ አፍሪካ የሚገቡት በቁጥር የሚበልጡ መሆናቸውን ገልጸው አብዛኞቹ ስደተኞች ሰላማዊና ለአገሪቱ ኢኮኖሚ ከፍተኛ አስተዋጽኦ በማድረግ ላይ ያሉ ስለሆነ ሁሉንም ስደተኛ አደንዛዥ እጽ የሚሸጥ ወይም ህገወጥ የሰው ልጅ አስተላላፊ ብሎ መሰየም አይቻልም ብለዋል። ከዚህ በፊት በደቡብ አፍሪካ በርካታ ስደተኞች መገደላቸውና የአካል ጉዳት የደረሰባቸው ሲሆን ከእነዚህም ውስጥ ኢትዮጵያውያንና ሶማሌዎች ይገኙበታል።
የሶማሊያ ፕሬዝዳንት የአካባቢ አገሮች መሪዎችና በርካታ ባለስልጣኖች በተገኙበት ረቡዕ የካቲት 15 ቀን ቃለ መሐላ ፈጽሟል። ቃለ መሐላውን የፈጸሙት ጸጥታው ከሞላ ጎደል አስተማማኝ ሊሆን ይችላል በተባለው በመቋዲሾ አውሮፕላን ማረፊያው ሲሆን በተለያዩ ጉዳዮች ላይ ንግግር አድርገዋል። ቀዳሚ አድርገው የሚሰሩት በአገሪቱ ውስጥ የገባውን ረሃብ መቋቋም መሆኑን ገልጸው ሙስናን ለመዋጋትና ስራ አጥነትን ለማጥፋት እንደሚጥሩም ተናግረዋል። የአፍሪካ ህብረት ሰላም በማስከበር በኩል ያበረከተውን አስተዋጽኦ አመስግነው ጸጥታ የማረጋገጥ ተግባሮችንም እንደሚያጠናክሩ ቃል ገብተዋል። ለአልሸባብ ታጣቂዎች ባስተላለፉት መልእክት 12 ሚሊዮን ሶማሊያውያን ማሸነፍ ስለማይችሉ ወደ መንግስት እንዲገቡ ጥሪ አድርገዋል። የሶማሊያ ፕሬዝዳንት መሐመድ አብዱላሂ መሐመድ የኖርዌ ዜግነት ያላቸውን ሶማሊያዊ ሚስተር አሊ ኬርን ጠቅላይ ሚኒስትር አድርገው ሸሟቸው መሆኑን ተናግረዋል። አዲሱ ጠቅላይ ሚኒስትር የእንግሊዝ የነዳጅ አውጪ ኩባንያ የሶማ ነዳጅ እና ጋዝ ኩባንያ ስራ አስኪያጅ የነበሩ ሲሆን ለፖለቲካ አዲስ ናቸው ተብለዋል። ጠቅላይ ሚኒስትር ሆነው የተሾሙት ሀውያ ጎሳ ሲሆኑ የዳሮድ ጎሳ አባል የሆኑት አዲሱ ፕሬዝዳንት ይህንን እርምጃ መውሰዳቸው በሶማሊያ ውስጥ የጎሳን ሚዛን ለመጠበቅ ያስችላቸዋል ተብሏል። አዲሱ ፕሬዝዳንት በአገሪቱ ውስጥ ጸጥታን ለማስከበር እንደሚሰሩ መግለጻቸው የሚታወቅ ሲሆን ለአልሸባብ ታጣቂዎች ጥሪ ያቀረቡ ቢሆንም አልሸባብ በሰጠው መግለጫ አዲሱን ፕሬዝዳንት እንደማይቀበልና ትግሉ እንደሚቀጥል ገልጸዋል። ፕሬዝዳንቱ ከሆኑ በኋላ የመጀመሪያ ጉዟቸውን ወደ ሳውዲ አረቢያ ለማድረግ ማቀዳቸው ቀደም ብለው የነበሩ የሶማሌ ፕሬዝዳንቶች ወደ ኢትዮጵያ ሲያደርጉት የነበረውን የመጀመሪያ ጉዞ ባህልን የሰበረ ከመሆኑ በላይ የአሁኑ ፕሬዝዳንት ከወያኔ አገዛዝ ይልቅ የአረብ ሀገሮችን ለአጋርነት መምረጣቸውን ያሳያል ተብሏል።
የካቲት አስር ቀን ከዚህ ዓለም በሞት የተለዩት ታዋቂው የታሪክ ምሁር ሪቻርድ ፓንክረስት የቀብር ስነ ስርዓት ማክሰኞ የካቲት 14 ቀን ወዳጅ ዘመዶቻቸው በተገኙበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል። ሪቻርድ ፓንክረስት ከ1949 ዓ.ም ጀምሮ ኑሯቸውን በኢትዮጵያ አድርገው በኢትዮጵያዊ ጥንታዊ ታሪክ ላይ ከ20 በላይ የሚሆኑ የምርምር መጻሕፍትንና በሺህ የሚቆጠሩ ሌሎች ድርሰቶችን ጽፈው ለትውልድ አበርክተዋል።
ታያቸው ግርማ ሌሊት ድምፅ አራዊት ቅጥቃጤና ቅጀት ሲያማፍን ሲያባባን ረዝሞትና ውድቅ ሌክቱ ሲዋገድ አጥቢያ ኮከብ ሲቀድ ታጥቀን ብንነሳ ነክቶልናል ብለን እፍ ብለው ተነስተው ህዳጣን ሁዳን አዛዥ ናዛዥ ሆነው ሙሉ ባለስልጣን እናንተ መች ነቅታችሁ እኛ ነን የነቃን እነግራችኋለን እናንተ ስትነቁ መንቃታችሁ አይቀር በትዕግስት ጠብቁ ብለው ሰደዱን ወደ መኝታችን፣ ወደ ቅጥቃጤያችን፣ ወደ ቅጀታችን። አድማሱን ፈልቅቃ ፀሐይ ብቅ ብላ ጮራ ስትፈነጥቅ ሳይደርሰን ነቀረ ምናምን ነጸብራቅ ትወርዳለች አሉን ገነት ከመሬት ልታድለን ትስይት ልትሰጠን ሀሴት ሰላም ልትነግስ ሊያከትም ጦርነት በወርቅ በእንቁ ልነድ ልንመስል ማህቶት ከምዝበራ ጋር ልንሰናበት ለአንዴም ለሁሉም ልንወጣ እርነት ይህንን ምስራች እያወርሱልና ሲነጋ ሲጠባ በጣም አንደበት ጆሮአችን ደለበ ሰባ እንደ ሙክት በገነቷ ፈንታ ለካስ ሲኦል ወርዳ ግን እኛ ጠበቅነ አበዛነ ስዳ የፋሽስቶች ተስፋ የተንቆጠቆጠ በዲስኩር ምንሜና እያደር የሚርቅ እንደ ሰማይ መና እንኳንስ አካላት ተራ በህሊና ወግ ማዕረግ አውልቆ ለበሰ ገመና ነጻነት ሀርነት ተፈጥረው በአንድ ላይ ዝናቸው ማራኪ ስማቸው ሰው ገዳይ ለነሱ ያደረ ምንኛ ማሰነ ከመዝደቁ በፊት እየተኮነነ ተኮኖ መዝደቅ ሙቶ ህይወት መንሳት ጠውልጎ መለምለም የተፈጥሮ ስርዓት የሚኖር ዘላለም መታፈን፣ መረሸን፣ መዘልዘል፣ መገደል፣ መጠበስ፣ መታመስ፣ መቀጥቀጥ፣ መረገጥ፣ መሰደድ፣ መዋረድ፣ መታሰር፣ መመተር፣ የመከራ ጦማር፣ የጥፋት ስንክሳር ሲነበብ ሲነበብ ስንት ዓመት አለፈ። እንግዲህስ ይብቃ ታምር ሊነበብ ነው በቀይ የተጻፈ ባርነት፣ ግልጽነት፣ ነጻነትን ማርከው በለሱ ቀንቷቸው ካባዋን አጥልቀው ኩታዋን ደርበው ጫማዋን ተጫምተው ውበው ተኳኩለው በአርነት አምሳል በነጻነት አምሳል ተናገሩ ደፍረው ከቷን ስታትም የእኛን ነጻነት ለዛዋ ለሀይዋ አለው ምልክት ሰላምን የሚያወርድ የሚያጠል ምሕረት አጀብ አጀብ ዲሞክራሲ ከመስኮብ የመጣች በላሲ ሀሳብ የመሲህ የቀትር ከይሲ ግናኮ ግናኮ የመረጡልንን ደግመን ተመረጥነ፣ የሰየሙልንን ደግመን ተሰየምነ፣ ያሰቡልንንም እሺ በጎታለ። ነጻነት ታጣ እንጂ መብትማ ሞልቶነ። ዘመናዊ መሳፍንት፣ ዘመናዊ መኳንንት እናንተ ጌቶቹ እንግዲህ አይመችም ለእናንተ ታይታችሁ መጡብነ ብለን እንግዲህ እንናገር ታፋችን አይወጣ የእናንተ ምጣት በስቷል እኛ ነን የምንመጣ እጅ ምድር መች ይቀራል? ይወረዳታ አልገባነ ብሏል። ከቶ አልተሰባንም። የእናንተ ይትባሃል፣ የእናንተ አማርኛ ብንጮህ ብንታክት አልተማርንም እኛ። ሰላምታ ለመስጠት እጅ ዘርጉ አላችሁን፣ እጅ ስጡ አላችሁን። እጅ ሰጥቶ ሰላም ታባት ያልቆየንን እንዳንጎነበት ዝናራችን ያዘን ዝናር እንዳንፈጋ ሰቡ ጠበቀብን። ፀሐዩን ጋበኑን ትወጡታላችሁ እንድንደርስ ተግብ ራሳችን ጣይችል የሚያንገበግብ እናንተስ ይዛችሁ ባለቆብ ጭንቅላት የማያሳስብ ምንኛ ይገርማል ያበጁልን ስርዓት እነጓድ ግራዚያኒ ሆነው ለሞግዚት የህሊና ሞቅት የአእምሮ ስኬት የመብት የነጻነት ማሰሪያ ሰንሰለት ምንኛ ስርዓት ምንኛ መንግስት መሰረቱ ጦርነት መቃን ጉበኑ ሞት እልቂት ጣራ ግድግዳው ረሃብ መቅሰፍት መዋቅር የሚሉ ጉግማንጉግ ቀናት ሰፍሮ እንደ መርግ ወኒ መጣች እንደ ሰፍነግ አንዳ አጥ ሆኖ ሲያረገርግ መከታ ጠፍቶ ከለላ ጥግ እንባሲ ረቀረቅ እንደ አፍላግ የህፃናት ያሩግ መደን እንጂ መኮነን እንደ ኩንቲ እንደ ጋኔን መዋቅር መዋቅር መዋቅር የትየት መዋቅር በየብስ በአየር በባህር ሀሳብ ሲንተከተክ ተከትሞ ባርምሞ ህሊና ላይ ማትር ሙሎ ተፈጥሞ ልብን ሲያሸልበው ያለውን ታግሞ ብን ሲል ተራሞ ተራሞ የህይወት ምልክት የነፍስ ጠብታ ተዋግዶ አክትሞ ምንኛ ተከበከብነ ምንኛ ተቆላመጥን አያ ለጆሮአችን ዘቁሞልን ለአፋችን ዋርድያ በየቦታው ሰንተርያ አዌ አንዲት ምዕራፍ መስተናዘሪያ ምድር ምህዋሯን ለውጣ ውደቷን አስረዝማ አመት ሲለጠጥ እንደ ጎማ ሌት ተቀን ጸባብቅለው ባልመሽ አልነጋ ተጣልተው የሚገላግል ጠፍቶ ዳኛ አገር ሆኖ ህመምተኛ ጠባዜ ይዞት መጋኛ ከመስኮ የመጣ ቁራኛ አዝኝ ጥሎብን አደንዛዥ በስጋችን አዛዥ በነፍሳችን አዛዥ በእጅግራችን አዛዥ በአእምሯችን አዛዥ በሀሳባችን አዛዥ በቤታችን አዛዥ በንብረት ሁላ አዛዥ በልጃችን አዛዥ ዲሞክራሲ ቆስላ ተጨማልቃ በእዥ እጥረት ተጠራምታ ስትል ጥርዥ ብርዥ ዋይ ወዮ የኢትዮጵያ ሕዝብ የአረበኝነት ድርሳን የጀግንነት መዝገብ ተስተጋብተህ ባትነበብ ዘበቱብህ አሕዛብ አርሶ አደሩ ታልቦ ላባደር ተጨምቆ ሐውልቶች ተተክለው ተሩቅ የሚጣሩ ህንፃዎች ተሰራርተው ከጥራ አርያም የሚፈካከሩ ከመጽሐፍ በኋላ በአጸደ ነብስ ሆኖ ዓለም የሚያይባት ምዝብር ሰርቶ አደሩ የእናንተ ነው አሉን ምርቱ ፍሬ ምድሩ ባለጸጋ ሆነው እነሱ በኮሩ የእናንተ ነው አሉን ሞገሱና ክብሩ እነሱ ባጌጡ እነሱ ባማሩ የእናንተ ነው አሉን ሞገሱ እንደ ሰሚ ታቦት ሁሌ ሲወደሱ መንጋ ፋሽስት ዱለቻ ቃላቸው አንድ ስጡ ብቻ ቋንቋቸው አንድ አምጡ ብቻ አስቀድሞ ቁጣ ዛጃ አርቲ ቡርቲ ለገጃ አምጡ አምጡ አምጡ አምጡ ነጋ ጠባ ተቦጥቦጡ ሰማይ ውጡ ምድር ፍረጡ አገር መሬቱን ቧጡ ብቻ ብሪቱን አምጡ በላችሁ አመጡ ብራችንን ሰጠነ ጉልበታችንን ከሰከስነ ወረት ጥሪት አሟጠጥነ ይብስ አታምጣ እያልነ አገሬኛ መስሎነ ሀገር ያደርን መስሎነ ልጅና ሳድግ ብለነ ክብራችንን ሰተን ሀፍረት ተቀበልነ ወቅ ታሪካችንን በርካሽ ለወጥነ አሜን አሜን ብለን ስንከፍልለት ጊዜ የተባለ ግብር ሊጠይቀን ገባ በብር ላይ በህር የተገበርንማ ምን ቀረ እንደ ሀገር ቀዱ በዛ ፌዙ በዛ አደረጉን አሻንጉሊት ኢትዮጵያን እያጣናት አለም አሉን የእናንተ ናት የሰርቶ አደሩ ናት አገርማ ጠፍታ በዚያ ሰሞን ስንባትል ስንቃለብ ታይቷል አሉን ዱካዋ ወደ ኪውባ ወደ መስኮብ ንሳ ጎበዝ ፍለጋ ነቅንቅ ዘገር አገር ጠፍታ እንዴት ትቀር በአንድነት ተነስተን ታልወጣን አሰሳ አገር አትገኝም ብንፈጥ ብንነሳ ተነስ ተነስ ተነስ ኧረ ተነስ ቤት ሲተኮስ አገር ሲደርስ የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይረምስ ተነስ ተነስ ተነስ እሽን ተዋት እዚያው ትንደድ ከፋሽስት ጋር ትሞዳሞድ እምቢኝናት ያንተ ዘመድ የጀግና ክፍሌ ጎበዝ ገዴ ፋኖ ጌጤ ታጋይ ዘውድ እምቢኝናት ያንተ ዘመድ እሷን ይዘህ በሻውጣ በሻውረድ በትግል ፍኖት በገድል መንገድ የሰላቱ ይሰላቱ የፋሽስት ግራዚያኒ እንግዲህ በቃኝ ላማ ሰበቅታኒ መደየን ተራ ነው እንደ አባትህ ማኒ ተነስ ተነስ ተነስ ቤት ሲተኮስ አገር ሲጤስ አገር ስትሆን ማጥሮ ሰው ሲቀቀል እንደ ንፍሮ ጎርናባቸው አልቀመስ በላቸው ፍልጠት ቁርጠት ሁንባቸው የአንበሳ ልጅ የኮረምቱ ሲገርም እንጂ ደግነቱ ሲጣላማ ሲነኩቱ ህልፈት ዓለም ምጽአቱ ልክልክ ሲል መሬቱ ወኔና ፍራት ሲሟገቱ መምረት ሲመጣ ተሁለቱ የጀግና ልጅ የጠዋቱ አገዳ የሚለይ እንደ አባቱ የፋሽስት አብነቱ የባንዳ አድርባይ መቅሰፍቱ የማይታጠፍ እምነቱ ተነስ በፋሽስት አለንጋ አጠበ ይጠራሃል ደኑ ይጠቅሰሃል ዱሩ ተመሸገበቱ የአባት ጀግንነት ኩራትና ክብሩ ሙታንታውን ተው ቁጣው መቼ በጀ ሱሪ ነው ታሪክ ሞገስ የሚሰጥ ጸጉርህን ንቀሰው አየሩን ይዳብሰው አማጫው ጥርስህን ጸዳሉን ያፍልቀው ይመረብል አንዴ እስኪ ታጠቅሊህ አካል ገምናናይ ምድሪቱን አውዳት አደሴ ሽቱ እስቲ እንየው ከልካይህን በእናትህ ጎራ በአባትህ ቀይ አያምሻችሁበት አያድሩበት ቦታ የፋሽስት እንግዳ መቻለው ይሉኝታ ስጋችን ኮመኮመ ያማረውን አጣጣም ምን ቀረነ ጸገሬታ ቤቱ ይግድ እንጂ ምንድር ነው ዝምታ ጥቂት ላቀው አካል ነው ሽኝታ ካድርሰው ተመስኮብ ትዳር ተደባባ እኛማ ባላንጦች ተግሳጽ አይገባቸው ቡቲ ክርናችንም መቼ ጠቀማቸው ግንባር ነው የሚፈሩት ብርክ የሚያስይዛቸው ግንባርህን አሳያቸው ምግባርህን አስተምራቸው አይታክቱ ፋሽስቶች ታሪክ ይመርምሩ የቆየ የቅድም የአገሬ ልቡና ለፋሽስት ሲሰግድ ለባንዳ ሲሳለም አልታይቶም አልተሰምቶም አልተጥፎም ተነስ ተነስ ተነስ ተነስ ቤትህ ሲተኮስ አገር ሲጌጥ የአባት ታሪክ ዳዋ ሳይለብስ ደብዛው ሳይጠፋ ሳይረምስ ተነስ ተነስ ተነስ ተነስ ተነስ
Jada le do, yatami mato baretu, baretu, apa ke tibare apa birat beku. Jada le do, yatami mato baretu, baretu, apa ke tibare apa birat beku. Politiago na bilikita kiti, politiago na bilikita kiti, swat kar laga darna nahi thi, rajo dandao, babu ke sirabe, rajo dandao, babu ke sirabe, jabi dinago, mara matara be. Yadara de do, yadami mato baretu, baretu. Apa ke bare apa mirat deku. Yadara de do, yadami mato baretu, baretu. Apa ke bare apa mirat deku. Kana bodala na putinge nyau, kana bodala na putinge nyau, abanga jedamma sambirana tau, adaga dikitu, lama kenya gitu, adaga dikitu, lama kenya gitu, bila bakka tani jala la boretu. ችሉ ለማገኘ ግዱ አላጋት ችሉ ለማገኘ ግዱ ሲረበተ ዘሊቻላ ለቦረሱ jaalale too yatamiima too bareedu bareedu afaan keetti baree afaan biraatti beeku ya jaalale too.
ህዝባዊ ትግል የህዝብን ሁሉ ተሳትፎ ጠያቂ ነው። የሽምቅ ውጊያ ማለት የምርጦች የጥቂቶች ትግል ማለት አይደለም። የህዝባዊ ጦርነት መሰረተ ሐሳቡና ይዘቱ የህዝብን ብዙሃን ክፍል ማነቃነቁና ማሳተፍ መቻሉ ነው። ትግሉ በጥቂቶች ሊጀመር ቢችልም ይህን ሁኔታ ለመቀየር መቻሉና ህዝብን በስፋት ማሳተፉ ለድል ወሳኝ ነው። የየካቲት 66 እንቅስቃሴ ኃይሉ ሰፊ ህዝባዊ ድጋፍ ማግኘቱ እንደነበር የሚረሳ አይደለም። ደርግ ለስልጣን ከበቃ በኋላም በኢህአፓ መሪነት በተካሄደው ሰፊ የህዝብ ትግል ድል ተገኝቶ ዓለምንም ደም ብሎ ሲቀበጣጠር የነበረው ደርግ ወደ አዋጅና ፍጅት መሸጋገር ተገዷል። ሴቱ፣ ወንዱ፣ ወጣት፣ አዛውንቱ የሁሉም ህብረተሰብ ክፍል ሰርቶ አደሩ አርሶ አደሩ፣ የቢሮ ሰራተኛው፣ ጭቁኑ ወታደር ወዘተ በጸረ ደርጉ ትግል በመሰለፉ ደርግን አንገዳግዶ ወደ ውድቀትም ገፍቶት ነበር። ዛሬም የተለየ ክስተት የለም። ወያኔ ለዓመታት በህዝብ መሃል የዘረጋው የዘረኝነት ጋሬጣ ተወግዶ ወይም ሊወገድ ተጀምሮ ወያኔ ብርክ ይዞት በሚያውቀውና ባቀሰሰው ሰይጣናዊ መንገድ ተጉዞ ማለትም ህዝብን ከፋፍሎና ህዝብን ጨፍጭፎ ድል ሊቀዳጅ ሲሞክር የህዝብ ህብረትና በትግሉ መሳተፍ ወደ አስቸኳይ ጊዜ አዋጅና የቀቢጸ ተስፋ አፈና እንደጣለው ለመገንዘብ ችለናል። ወያኔ ከራሱ ተለጣፊዎች ጋር እርቅ ያለውም ያው ቧልት መሆኑን ህዝብ ሲያውቅ ተደናገርንልህ የሚሉት አብሮ በላዎቹና የለየላቸው አድርባዎች ብቻ ናቸው። የህዝባችን ትግል ህብረትን ሊይዝና የክፍፍልን ግንብ ሊያፈርስ ሲነሳ የታየው ሰፊ ህዝባዊ ተሳትፎ የሚያበረታታ ሆኖ ሳለ ወያኔን ይህን ሀቅ ለመቀየር ካፈናው ባሻገር የህዝብን አንድነት የሚያፋልሱ ቅጥረኞቹንና ወይም ሁሌም የሚታለሉለትን ጀሌዎች አሰማርቶ የህዝብን ተሳትፎ ሊያጫጫ በመሯሯጥ ላይ ነው። የትግሉን ትኩረት ከወያኔ ላይ ነቅለው ወደ ታጋይ ድርጅቶችን ትርክና ታጋይ ድርጅቶችን ውንጀላ ሊቀይሩ መጣራቸውንም እያየን ነው። ያው እንደሚጠበቀው ለህዝብ የተቆረቆሩ መስለው መሰለፋቸው ደግሞ ብዙዎችን ሊያደናግር አልቻለም። የወያኔ ጠላቱ ኢትዮጵያዊነት በመሆኑ ተጠናከርኩ ብሎ ብቅ ያለውን ኢትዮጵያዊነት ሊያፈርሱና ሊያዳክሙ የተሰለፉ ሁሉ ጠቀሜታቸው ለወያኔ መሆኑ የሚያከራክር አይደለም። ትግል የሚጠናከረው ሰፊው ህዝብ ሲካፈልበት በመሆኑ በዚህ ሆነ በዚያ የህዝብን ተሳትፎ ሊያደበዝዙና የጋራ ትግሉ ላይ ደንቃራ ሊሆኑ የተነሱት ሁሉ ስምሪታቸው ጸረ ኢትዮጵያ ሆኖ ለወያኔ የሚጠቅም የሚበጅም ነው። ትግላችን ወደ ድል የሚያመራው ሰፊ የህዝብ ተሳትፎ ሊኖር ሲችል ብቻ ነው። ከየካቲት መማር ከቻልን ወጣቱን፣ አዛውንቱን፣ ሴቱን፣ ወንዱን ሰርቶ አደሩን፣ ወታደሩን፣ አስተማሪ ተማሪውን ሁሉ ማቀፍ ማነሳሳትና ማታገል መቻል ያስፈልጋል። በትግሉ ወጣቱን ሳያነሳሱ የሴቶችን ሰፊና ግንባር ቀደም ተሳትፎ እውን ሳያደርጉ ድልን መመኘቱ ከንቱ ነው። የከተሞች ቦታና ሚዛን እንዳለ ሆኖ አርሶ አደሩ ተመልካች የሚሆንበት ትግል አይሰምርም። ህዝብም በኢትዮጵያዊነት ማበር መሰለፉን ትቶ ወደ ብሔረሰቡ ወይም በተለምዶ አነጋገር ወደ ጎጡ ጠቦ ከተጠቃለለ ሀገር አድን ትግሉ ራሱን በራሱ ይጠልፋል። እያንዳንዱ ህዝብ ለራሱ መታገል አለበት የሚለው በሌጣው ሲሰማ ቀና ቢመስልም ትክክለኛው አነጋገር መፈክርና አቋም ግን ሁሉም ለእናት ሀገር ኢትዮጵያ በጋራ ይዋደቅ የሚል ነው። ልዩና ብቸኛ ኢትዮጵያዊ የለም። የግፍና የበደልም ድርሻ በየፈርጁ የሚመዘን አይደለም። በወያኔ አብዛኛው ህዝብ በደልና ግፍን ቀምሷል። አርባ ጉጉ ወተር ሲባል ምስራቅ ወለጋና በደኖ፣ አንዋር መስጊድ ስንል አደባባይ ኢየሱስ፣ ኦሮሞው ስንል አማራው፣ ኦጋዴን ስንል ጎንደር፣ ሰሜን ስንል ደቡብ ወዘተ ሐቁን ለመጨበጥ መጣር ይገባናል። የሁሉም መሰረታዊ ማንነት የሚገለጸው በኢትዮጵያዊነት እንጂ በጠበበ መልኩ አይደለም። ወያኔን በአገዛዝ ደረጃ የምናወግዘው ንጹሐኑን ስለሚበድልና ጥቂቶችን ስለሚጠቅም ነው። ብዙዎችን ቢበጅና ቢጠቅምማ ማንም ባልተቃወመው ነበር። ወያኔ ለዓመታት የበረከተብን ከፋፍሎና የጋራ ክንዳችንን ሰውሮብን ነው። የጋራ ትግላችን ከተከሰተና ከጠነከረ መጨረሻው መሆኑን ያውቃል። ለዚህም ነው ደም በማፍሰስና ከፋፍሎ የታሪክን ጎማ ወደ ኋላ በመጎተት ሊበረክትብን በመፍጨርጨር ላይ ያለው። በዚህ እርኩስ ሂደት ውስጥ የወያኔ ሚናና ግብ የታወቀና የተነቃበት ሆኖ ሳለ የሕዝብ ተቆርቋሪ መስለው ክፍፍልን የሚያራግቡት ግን አሁንም ብዙዎችን ያደናግራሉ። ሕዝብ ደማችን ኢትዮጵያዊ ነው ሲልም የለም የጎጥህ ነው እያሉ ያን ትግሉ የሚፈልገውን ሕብረትና የጋራ ማንነትና ግብ ያሳጡታል። ይህም ውሎ አድሮ ጠቀሜታው ለወያኔ ብቻ ነው። ከወራት በፊት በውጭ ሀገር ባሉ ኢትዮጵያውያን ዘንድ የነበረ ጸረ ወያኔ ትኩረትና ትብብር ዛሬ በአደጋ ላይ ወድቋል። አብሮ መታገልን፣ የጋራ ታሪክን፣ ነገን በጋራ ባለቤት መሆንን በሚጻረር መልክና መንፈስ ጠባብ እንቅስቃሴዎች ብዙዎቹ በሐሰት ታሪክ ላይ የተመሰረቱ ብቅ ብለዋል። ይህ ንትርክና ክፍፍል ደግሞ በወያኔ ላይ ሊደረግ የሚገባውን ትኩረትና ርብርቦሽ ቢያዳክም እንጂ የእኛ ልዩ ሕዝባችን ለሚሉት ከቶም ሆነ ቅንጣትም የሚጠቅም አይደለም። ለመሆኑ ዘረኝነት ሆነ ግንጠላ ለአድራጊዎቹ ምን ጠቀመ? ያ ሁሉ ጸረ ኢትዮጵያ አረፋ መድፈቅ የራሳችን ክልል ባንዲራ ላሉትም የፈየደላቸው የለም። ጥቂቶች ጠባቦች ከበሩ፣ በሕዝብ ላይ ዳንኪራ ረገጡና አሰቃዩት እንጂ። ሕዝባዊው ትግል ወደ ድል የሚጓዘው ብዙሃኑን አቅፎና በቆራጥነት አሰልፎ የጋራ ትግልን እውን ሲያደርግ ነው። ወያኔ ፈርቶ ያለው ይህንኑ ነው። ይህን የጋራ ትግል የሚያደናቅፉ ምን ያህል ለሕዝብ ተቆረቆርን ቢሉ ድርጊታቸው የሕዝብን የጋራና ኢትዮጵያዊ ተሳትፎ እስካዳከሙ ድረስ ሚናቸው አሉታዊ፣ ስምሪታቸው ጸረ ኢትዮጵያ ነው። ይህን ተረድቶ በጊዜ መታረም ያስመሰግናል፣ ለኢትዮጵያም የሚጠቅም ይሆናል። በጋራ ትግል ሲፋፋም በተናጠል የሚጠቃም አይኖርም። በጋራ ትግሉ ሲደረጅና ሲስፋፋ የወያኔ የጥቃት አድማስ ይጠባል፣ ይጨልማል። ነውናም ሰፊውን ሕዝብ በትግል ለማሰለፍ የጋራ ኢትዮጵያዊ ትግሉንም ለማደራጀት መዋደቅ ወቅታዊ ግዳጃችን ነው። ከዚህም ጋር ክብደት ተሰጥቶት ሊሰራ የሚገባው ደግሞ ትግል መደራጀት እንዳለበት ነው። ያልተደራጀ ሕዝብ በተደራጀ ጠላት ይጠቃል። ድርጅት ለህብረትና የጋራ ትግልም ወሳኝ ሚና አለው። ይህም ሳይድበሰበስና ሳይዘናጋ መቅረብ መያዝ ያለበት ነው። የድርጅት ይዘትና ቅርጽ በወቅቱ ተጨባጭ ሁኔታ ሊወሰን ቢችልም የድርጅት አስፈላጊነት ግን ምትክ የለሽ ሁኔታ ነው። በዚህ መስክ ድክመት ያለ መሆኑ የሚካድ አይደለም። ከህዝብ ጎን ቆመን መራ ነው የሚሉት በሐቅ ይህን ሚና የሚያጫውቱ መሆናቸውን ሰፊው ህዝብ አውቋል። በተለይ እየደማ ያለው ህዝብ ማን ከጎኑ እንደቆመ ጠንቅቆ ተረድቷል፣ ታዝቧል። ስለዚህም ከውሸቱ ቆጠብ፣ ከተግባሩ ከተቻላቸው ጠበቅ በሚልም ቢሞክሩ ይበጃል ማለት ነው። በረድ ያለ የመሰለው ትግል እንዳልቆመ ከአምባ ጊዮርጊስ እስከ ጃኖራ፣ ጃናሞራ ወዘተ እየታየ ያለ ነው። ይህ መስፋፋትና አገራችን ሁሉ የትግል አውድማ መሆን አለባት። የድል መንገዱ ይህ ብቻ ነው። ይህ ሐቅ ሆኖ ሳለ ትግሉ መስፋፋትን ትቶ በጎጥ ተወስኖ እንዲጫጭ የሚፈልጉት በመሰረቱ ኢትዮጵያዊነታቸውን የካዱ ጠባቦች ብቻ ናቸው። እነዚህንም መታገል ጊዜ ያመጣብን ግዳጅ መሆኑን መቼም መረሳት የለበትም። ድል ለኢትዮጵያ ሕዝብ የጋራ ትግል
አምላክሽን ማናስቀይ